መሰለኝ ለስፖርት ነው ባኮም ነው
ወይ አገኘሽው? አሁን አሁን በቴሌግራም ያልኩሽ
ልበልስም ሄሎ ብራዚል ነው የሚለው ቴሌግራም የላኩበትን ስልክ ይንገሩኝ።
ወይ ዜሮ ዘጠኝ እሺ ሰላሳ አምስት እሺ፣ አሁን በደወሉበት ነው።
አዎ በዚህኛው ቁጥር ማለት ነው። የቴሌብር ቁጥር ይሄ ነው።
ጥያቄ ጠይቀንልናል። ቴሌግራም ይግቡና ጥያቄዎትን ይመልሱልን።
እሺ